ጤና ይስጥልኝ።
አብሮ ይስጥልኝ።
ከቢጃዊ ቃና የምደውልልዎ ተሰልቻለሁ አይደለ?
አፈልሰሽ
አዲስ የቢጃዊ መለያ ቁጥር ልከን ነበር። ቴክስት ገብቶልዎታል?
ቴክስት አላየሁትም። አዲስ ቢጃይ ምን እንቁ የሚለው
ለቢጃዊ መለያ ቁጥር ቁጥር ልከን ነበር በዚህ ሰሞን።
እሺ
ምናልባት ካልደረሱት የያዙት ልንገሮት አሁን እሺ ካየ ሊሆን እና ልደውል ካልደረሰ አላ አይመስለኝም። የደረሰ ቢደርስ አይሆንም።
እኮ ስለዚህ ሊያዙ አሁን ልንገሮት እሺ
ሀምሳ ዜሮ አራት አምስት ዜሮ አራት
ሀያ አምስት ዘጠና አምስት አምስት ዜሮ አራት ሀያ አምስት ዘጠና አምስት
አዎ ይሄ አዲሱ የመለያ ቁጥር ነው የያዙት።
እሺ